ወይ እኔ ምን ወይ የለም መቀብ
ያ ወይኔ የኔ ቆሎ ቆሎ እየበላሁ ነው።
ኧረ እኔማ ቆሎ በልቼ አይደለም
እ እ ቆሎ በልቼማ አይደለም
አይ እሱማ እ እ ወይ ላይ ቢሮ እንሂድ እንዴ?
ምን ምን እናደርጋለን ላይ ቢል ውይ እኔ ወረፋ እኮ ወረፋ አትልም አዎ የትኛ የት ነው?
በፍጹም አይገኝም። ላይ ግን የሆነ ድንች ነገር የሚሰሩት ነገር አለ ግን
ወይ ለምሳ እርቻት አስመጣል አታመጣልሽም? ለሱ የለችም ዛሬ
እንዴ እቻታለሁ እኮ እ
አለች። ወይንዬ የለችም መቼ አየሽ?
አሃ፣ ሄዳ ነው ቅድም ላይ ቢሮ አይቻታለሁ።
እ ወጥታለች
እና ምን ተሻለ?
አንድ ደግሞ ሃይማኖት አልመጣለችም እኮ እንዳልወጣ እሱ ቼክ አድርጊያታ ቦርሷን እዚህ አድርጋ እያለቀ ነው ማጠቃለያ ላይ ነው ምናምን ስላለች ግን መ- መምጣት አቃታት። ቢሮ እኮ።
አለቆባት እንዳልሄድ ነው ደግሞ እንትንም ነው ስራ ሰዓት መመለስ አለብህ።
አዎ አይ ምሳ ሊኖር ይችላል ብዬ አስባለሁ። ትሄጃለሽ?
አይ ወይም በ- በእንትን ቢሉ በቆል- ቆን- ቆልፌም እንዳልወጣ ቦርሷ ላይ ቆልፌ ከወጥ ከራኩኝ ደግሞ ችግር ነው።
አይ እንደሱማ አትሄጂም።
እ።
የምትመጣ ትችላለች።
እም፣ ይመጣል አሁን።
በቃ
እሺ ወይኔ